ሂሉጠን ቤት ቤት እንትን ሀሪቱ ስፖርት የሆነ ቤስት ነው ቤስት ቤስት ነው አዎ ቤስት ቤት ነው የሆነ ኮድ በልቼ ነበር እና ከብሩን አላስገቡልኝም። እንዴ ነው ምንድን ነው የበላኸው? ትኬት ነው?
አረ ኦንላይን ማለት ነው። ጃኮት ነው የጃክፖት ነው? እሺ ትኬቱን ቴሌግራም ላይ ትልክልናለህ?
እሺ አሁን በምን ልላክልሽ?
ቴሌግራም ላይ ስልክ የለህም? ልንገርህ ቴሌግራም አዎ። እሺ okay። እና አሁን ኦንላይን አገኝሻለሁ?
አዎ፣ ችግር የለውም። ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት
እሱ ላይ ማለት ነው።
እሱ ላይማ ላኩ እኮ በቃ እሺ፣ ትንሽ ጠብቁን። አሁን ሁሉም ሰው እየላከልን ስለሆነ check እናስደርጋለን። እሺ፣ ይገባላችኋል ብሩ።
ቆየብን፣ ለዛ ነው ማታ ከማታ ጀምሮ ነው ታውቂያለሽ።
እሺ፣ ያው ዛሬ እሑድ ስለሆነ ወይ ነገም ቢሆን ዛሬ እስከ ማታ ወይ ነገ። እሺ፣ ትንሽ ጠብቁን። እሺ፣ መልካም ቀን መልካም ቀን ይሁንላችሁ። እሺ